ሄሎ
ሄሎ ጤና ይስጥልኝ።
መንግስትልን
ምን ላስጫው?
ስንት ትኬት ልገዛ ፈልጌ ነበር እና እምቢ አለኝ።
እኔ በቀን አንዴ ነው የሚገዛው ቱ- ትኬት ማለት አይገዛም፣ ሰብስክራይብ የሚደረገው
ሰብስክራይብ አዎ፣ ይ- አንድ ቁጥር ላይ እንትን ያደርጋሉ። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ከዛ ሰባ ቁጥር ተጭነው አማርኛ አርጉ፣ ሶስት ቁጥር ላይ ለመጫወት የሚለውን ይምረጡ፣ እ፣ ሁለት ቁጥር ላይ ይመዝገቡ።
ተመዝግቤ አሁን አልተሳካም። እባክዎ እንደገና አዎ አልተሳካም ካሉት subscribe አድርጓል፣ ግን እ፣ እድሎቱን ሲሞክሩ ስላልተሳካ እንደገና ይሞክሩ ይለውታል። የዛኔ ትኬቱ ይቀንሳል ያለው ትኬት።
okay፣ እንደዚያ ነው።
እንደዛ ነው።
ኦኬ፣ እሺ፣ እሺ።
እሺ እሺ።